ሄሎ
ሄሎ ጤና ይስጥልኝ። ቤት ነው የምነዳ።
ሰላም ነው። ዳዊት እባላለሁ ከአዳማ።
እሺ ዳዊት።
ትናንትናም ደውዬ ነው- የሆነ ሰዎች ያልገቡ ምናምን እየተባልኩ ነበር።
እሺ፣ ሰዓት ለማስተካከል ነበር። አራት ደቂቃ ነው እሺ።
ወደ ሁለት ወይ ወደ ሶስት ለማድረግ ማለት ነው።
ካይሮን ነው ቨርቹዋል እ ጂአር ነው ካይሮን
እንዴት ሲስተሙ
ሲስተሙ እ
ኬኑ ነው።
ኬን ኬን ነው የምታጫውተው?
አዎ እሺ፣ የት ሾፕ ነው?
አዳማ ነው። አዳማ በሪቻ ቅርንጫፍ ነው።
ዳዊት ነው ያልከኝ አይደለ?
አዎ ዳዊት እሺ።
መቶ አስራ ስድስት ውቤ መቶ አስራ ሙቪ ስድስት ነው።
116 ወደ አራት ደቂቃ እንዲወርድ ነው የምቆጥረው።
አይደል በአራት ነበር ወደ ሁለት እንዲወርድ ወይ ደግሞ ወደ ሶስት ከሁለት አንዱ አራት ደቂቃ ነው መጨረሻው። እሺ፣
ይወርዳል ብለው ነበር ትናንትና እሺ አንድ መስመር ላይ ይስተካከልልሃል ብለው ነበር እ
አራት ደቂቃ ነው። እሺ ዳዊት፣ ከዛ በታች ወር እንትን አይልም አይቀየርም።
አይቀየርም ምናልባት የጂአር መስሏቸው ይሆናል እንደዛ ያሉ እኮ እነሱም እንደዛ ነው ያሉኝ። የሆነ ስንት ጊዜ ሆነሃል ምናምን ብለውኝ ሁለት ወር አልፎኛል ምናምን ስላቸው በቃ ወደ JR ና አ ወደ ሌላ JR ከተማ አለ አ እንደዛ እናስተካክልልሃለን ብለውኛል።
እንዲቀየር ነው ወደ JR
አ ምንድነው እንዲቀየር ልዩነቱ?
ትፈልጋለህ?
ልዩነቱ ምንድን ነው?
ልዩነቱ ምንም ልዩነት የለም። ያው እንደ አካባቢ እንደ- እንደሚለመደው ብዛት ነው። Red Keno አሁን JR ላይ ኬኖ አለ፣ ግን እንደ Red Keno አይደለም። ሌላ አይነት አሃ።
ኬኖ ነው ያለው። ምናልባት ሌላ እዛት አይነት- ያሉ customer ኦች ያንን ያንተን አሁን shop ላይ ያለውን ከሆነ የለመዱት አ ለዛ ነው እንጂ ልዩነት የለውም። አሪፍ ነው ልክ።
እሺ አንድ የሆነ አለ ጓደኛዬ ላዋራውና እሺ አ፣ ልደውል መልሽ።
እሺ ጥሩ ነው። ተበቃ-